ልርዳው።
ከቴሌ ብር ከቴሌ ብር transfer ሰላሳ ብር አረኩ ወደ acc- በስቤት account እሺ
ከቴሌ ብር ወጥቶ አልገባልኝ።
text ቴሌግራም ላይ ላክልን።
በምን ላክልሽ? በምን ላክልሽ?
ቴሌግራም ላይ ዜሮ ቴሌግራም account ኣችንን ልንገርህ አ፣ አዎ ዜሮ አዎ።
ዘጠኝ ዜሮ ሶስት እሺ አርባ አራት
አራት እሺ ሰላሳ ሰባት እም፣ አርባ ሰባት
እሺ እሺ እሺ